hello ሰላም ጤና hello ጤና ይስጥልኝ ቆንጆ አዎ እንዴት ነሽ?
ሰላም አሁን ደ- ሌላ ካልሆነ አንድ ነው ያለው ኦፕሬተራችን ሌላ ሰው ጋር ይሁን አላውቅም፣ ደውዬ ነበረ።
እሺ አንድ ስልክ ሰጥታችሁኝ ነበረ። ሽንኩርት ምናምን ነገር አዝዤ ቀረብኝ ያልመጣለ ብዬሽ okay እሺ አንቺ ከሆንሽ አላውቅም። እና እንትን አላደረገም። የሰጠችኝ ስልክ እ፣ ደውልና አናግረው በዚህ ያለችኝ አዎ።
ስልኩ switch off ነው የሚለው
ም፣ አይሰራም
ስልኩ አይሰራም። አዎ።
okay እስኪ ወጥቷል ስለሚል ምንድን ነው ነው?
ሲደርሱ ሊደውሉ ስለሚችሉ ትንሽ ይጠብቁና የታዘዘው እኮ ይኸውልሽ ከ- የታዘዘው ከትላንትና ወዲያ ነው የታዘዘው። ትላንትናም አልመጣም። ጥቅል ጎመኑ መጣ፣ እ፣ ሽንኩርቱ ግን አልመጣም።
እሺ ወይም ለነገ complain ላስገባሉት ነገ መቀበል ይችላሉ በእርግጠኝነት ነገማ በጣም እችላለሁ። አዎ። ያዘዝኩት ግን በዛ በነበረው ዋጋ ስለሆነ add የምታረጉኝ አይመስለኝም።
አይ ችግር የለውም ከትናንትን ከተባለ ይመጣሉታል ነገ አዎ፣ በሀያ ሶስት ብር ባለው ነው አዎ ያዘዝኩት።
completed ሆኖ የለ እ?
completed ሆኗል አይደለ text ምናምን አዎ ተጽፏል።
ከእኔ ስራ
አዎ ችግር የለውም ነገ ይመጣሉታል ዝርዝር ቁጥሩን ነግራኛለች።
አዎ ዜሮ ዘጠኝ አንድ አንድ እሺ ሀያ አራት ዜሮ ሶስት ስልሳ አንድ
ዜሮ ሶስት ስልሳ አንድ
ሀያ አራት ዜሮ ሶስት ስልሳ አንድ
አዎ እሺ አዎ፣ ሽንኩርት ነበረ አዎ አስር ኪሎ ታዟላር የተስፋ አዎ የእኔ አምስት አምስት አስር ነው። አንድ ልጅ አለች መሰለኝ
አ- አይደለም እ፣ ይሄ የቲ የምትላ እ፣ ሁለት ኪሎ ሰላማዊት አሁን- የምትባለዋ ደግሞ ሶስት ኪሎ የእርሷ አዎ ደግሞ የእንትን ጥቅል ጎመኑ
አይደለም ይሄ ሽንኩርቱ ቀይ ሽንኩርቱ ሽንኩርቱ ሽንኩርቱ አስር አዎ ኪሎ አሁን አለች የእኔ ነው አልመጣም። እ፣ አጠቃላይ እኔ አስር ነው አዎ፣ አስሩም አልመጣም
አልመጣልኝም። አዎ።
አዎ፣ በቃ ለነገ ላስገባሉት በቃ ነገ እሺ ይመጣሉ ነክ በቃ ጥሩ እሺ አዎ ቅርታ እሺ መልካም እሺ ቀን እሺ እሺ